ሄሎ ሰላም ጤና ይስጥልን ቤት ለቤት የሆነ ቦነስ ስላለን
እሺ cashier code ኡ ንገሪ
አስራ አንድ አስራ አንድ ሰላሳ ሰባት ሰላሳ ሰባት
ሰማንያ ሰባት ዘጠና ዘጠኝ ሰማንያ ሰባት ዘጠና ዘጠኝ
አዎ።
እ win ነው እሺ አንድ void ስላለው ብሩ ይቀንሳል ግን ሁለት ሺህ አንድ መቶ ስልሳ ሰባት ብር አለው win ticket ነው
እዚህ ላይ ግን አለቅቃለኝ እኮ
win ብሎ
አዎ።
ለቋል check አድርጊው አሁን maybe አላረመው አንድ- ነበር አሁን check አድርገሻል
አሁን አላለቅኩም ግን ነገር- በቃ አሁን check አድርጊው አሁን ስለታረመ check አድርጊው ይገባልሻል ቆርቆሮ ነው አዎ ቆርቆሮ ሰው ቼክ አድርጊው ገብቷል